ሰላም ሰላም፣ ጤና ይስጥልኝ ቤተሰቦች። ከዳር
ያው ላክንዳችን ልኬልሻለሁ እኮ በቴሌግራም።
እሺ፣ ምን ነበር ዲፖዚት ኤክስትራ?
አዎ ዲፖዚት አደረኩኝ ከሲንዲ ብር ማለት ነው፣ ወደ ጨዋታው ማለት ነው።
አዎ በሲቢ በኩል የሚደረገው ግብይት በቻፓ በኩል ማለት ነው። እና ትንሽ ሲስተም ፌል ስላደረገ ትንሽ እንድትታገሱን ነው። እሺ፣ ብዙ ቴሌግራም ላይ ብዙ ሜሴጆች ነው እያስተናገድን ያለ ነው። ብዙ ከስተመር ስለሆነ እየላከልን ያለ ነው። አባቴ በትዕግስት ታገሱን። እሺ፣ እናስተናግዳለን። እሺ፣ ልካሃል አይደለም?
አልክ የተላከልኝ ማለት የገባልኝ ሜሴጅ አለ አይደለ? ገብቶልሃል የሚለው ሜሴጅ አለ እኮ ምልክት ሜሴጅ ማለት ነው።
ከሲቢ ያን ብር ነው?
ላክላቸው። አዎ ከሲንዲ ብር እንደዚህ ወስዳለ እና ይሄ ይቀርሃል የሚለውን እሺ፣ አዎ።
እሱን በቴሌግራም ልኬላቸዋለሁ።
እሺ ወደ ቻፓ ይገዛል አይደል? ወደ ቻፓ ዲፖዚት አ፣ ማድረግ ቻፓ አ፣ ቻፓ ምናምን ይላል። አዎ ይወጣል።
በቃ እሺ። እሱን ከላክልን በኋላ የሲቢ ብር ስ- ስልክ ቁጥርህንም አንድ ላይ ጻፍልን። እሺ ከቤት እዛው ጋር አንድ ላይ ላክልን። እሺ እናመሰግናለን ስለደወልክ። እሺ መልካም ቀን።